ከምንለው አብሮ ስጥልኝ። ሰላም ነው እግዚአብሔር ይመስገን።
እግዚአብሔር ይመስገን።
አይደል? ኧረ ማሽን ተበላሽቶ በቃ ስንጮህ የሚሽ- የሚሰማ ሰው አጣን። የሚሰማ አካል አጣን።
አስመዝግቦናል።
አስመስግቦናል።
አረ ዛሬ አምስት ቀን ነው ስድስት ቀን ነው ስራ ፈተን እኮ ነው ያለን።
አሁን በደጎል አሁን በደጎል አዎ በዚህ በራሱ ስልክ ጸጋ ባርና ሬስቶራንት ስንቴ ነው የደወለ ነው ደንበኞች ደንበኞች እናስመለከትኩ።
ተቀባል አካባቢ አዎ ጸጋ ባር
ደንበኞች ደንበኞች ይዝቃል።
ጡት ወደ እሱ ጋር ሄዶ ነው ሄዶለታል።
ደግሞ ተላልፎ ወደ ተላልፎለታል ማለት ነው።
እሱማ ቆይ እንደዛም እኮ እንደዛ ይባላል እንጂ መቼም እንትን እስካሁን የመጣ ሰው የለም የመጣ አካል የለም
ደንበኛችን ደንበኛችን ተከታትሎ ይወጣል። ደማቅ ማለት ቶሎ እንዲጠጋ ስለሚጠገነው ተቆጣጠር።
አጠራቀስ
እሺ ዛሬ ይመጣልሽ መስመር ላይ ያለ መስመር ላይ ነው።
አዎ መስመር ላይ ነኝ
አሁን ሆኖ አሁን ነው ተከታትሎ እ እ አሁን ሆኖ አሁን ነው
እኮ ዛሬ በእሁድ ይገባሉ አ